አትውደደኝ አትናቀኝ ሳልከብራት ፍቅሯን ትመግበኝ በለውጡ እንዳፍቃት ሳቅ ሳቅ ትላለች ፈገግታ ሞልቷታል የለበሰችው ልብስ በጣም ተስማምቷታል በአካሄድ ቀበጥ ናት ታረገርጋለች በአልማዝ የተጌጠ ወርቅ አንባር ለብሳለች አይኗ ቀልደኛ ነው ያውቃል ማነጋገር ፍቅሯም ቁርጠኛ ነው ይችላል ማስቸገር እንደ ማልቀስ ስትል ልብ ትበላለች ከገነት የወጣች ፍጡር ትመስላለች ሳያተለቅፌ ሆኛለሁ ደንባራ እሷን እያሰብኩኝ አልቻልኩም ልሰራ እሷ ግን በኩራት ችላ ትለኛለች ሰዎች ምከሩልኝ ብዙ ጎድታኛለች አይኗ ቀልደኛ ነው ያውቃል ማነጋገር ፍቅሯም ቁርጠኛ ነው ይችላል ማስቸገር እንደ ማልቀስ ስትል ልብ ትበላለች ከገነት የወጣች ፍጡር ትመስላለች አስታርቆኝ ትውደደኝ አትራቀኝ ሳትብራት ፍቅሯን ትመግበኝ በልቡ እንዳፈቃት አስታርቆኝ ትውደደኝ አትናቀኝ ሳትብራት ፍቅሯን ትመግበኝ በለውጡ እንዳፈቃት